ኧረ ትናንትና ያው withdraw ያደረግነውን ብር ጠብቀን በቃ ደከመን።
መቼ? ትላንትና ነው ትላንትና ነው withdraw ያለው አካውንታችን ላይ አልገባም።
እሺ፣ የነብሽ ቤት ስልክ
እ በዚህ በዚሁ ስልክ ነው የተከፈተው። አዎ ዞላ እነሱም በርቻ ሰዓታቸው ደርሶ ነው የያዙት። እ አዎ ይሄ ሲሳይ የሚሉት ዞላ ምርጥ ነው። እሺ ምን አልሽኝ?
በአንድ እያየሁላ ነው።
እሺ ካልሆነ እዛው ላይ ነው ገብቼ፣ ቆይ cancel ብለው ይመለሳል ብሩ።
እስኪ ሊያውና በምን እስኪ- withdraw እንዳደረግከው ሊያው ስንት ብር ነው?
አምስት መቶ ብር
okay ቻፓ ላይ እኮ ተልኮልሃል እና እነሱ ስላልመለሱልን ነው እ